መብራቱ አቤት
አቤት የሪስኪ ልጇን ልጅቷን አገናኘኝ።
እሺ
ይሄ ነው እናቴ። ወንድ ልጃችሁ እንዴት ስልክ የሚያነሳ
የምን የቢው ነው?
አ- አይ የነ- አንድ ነበር ኦርደሩን የተቀበላት ከዚህ ደውል። አዎ ቢዩ ነው።
እሺ በደወላችሁበት ስልክ ደውሉ። እወ- እኔ እዛ እንኳን እኔ እኔ ጋር ነው ያለው ስልኩ። ወንድ ልጅ አልያዘውም።
ስለዚህ አልታዘሽም።
አልታዘዝኩም፣ አዎ፣ አልተቀበልኩም።
እሺ እናት በቃ ችግር የለውም።
ሄሎ አንዴ ጠብቀኝ መብራትሽ።
እሺ ግን አትኝኝ በን ቆምኩኝ ሰላሳ ምናምን ደቂቃ
ወደ ራሱ ሀያ ደቂቃ እሺ ጠብቀኝ።
እሺ